ሄሎ
ይስጥልኝ ኢንቲኤስ የጥሪ ማዕከል ባኮምን ሰላም ነው።
ለማመስገን
ትኬት ከነ ቪዛው ነው እንደ እናንተ ጋር ያለው?
ምን አሉኝ ይቅርታ
እ, ቪዛ ያስቸ- ታስጨርሳላችሁ ነው ትኬት ብቻ ነው?
በጣም ይቅርታ ድምፆት ይቆራረጣል አንዴ ይደግሙልኛል
እ፣ ትኬት ከነ ቪዛው ነው የምታስጨርሱ? ትኬት ብቻ ነው እናንተ ጋር?
እርስዎ እንደፈለጉ ቪዛም አለ ቲኬት ከነ ቪዛውም ቲኬትን ብቻውንም ከፈለጉ እሱ ነው የሚፈልጉት okay። ወደ ደቡብ ኮሪያ ፈልጌ ነበር።
ደቡብ ኮሪያ አዎ።
በጣም ይቅርታ የደቡብ ኮሪያ ቪዛ የለንም ለጊዜው
እ፣ የለም ምን ምን ነበር ያለው? ሄሎ